ሄሎ ሰላም ጤና ይስጥልኝ። ሊክሪት ከራጤባ
ሄሎ ሰላም ነው አለ እግዚአብሔር አንድ ይመስገን።
ትኬፍልኝ እስቲ ይቻላል። እሺ አስራ ካሸኮልኝ ሁለት አስራ ሁለት
አንድ የጠብቀኝ መስመር ላይ ይቅርታ።
እሺ
እሺ አስራ ሁለት
አርባ ስምንት አርባ ስምንት ሰባ ሶስት አስራ አራት ሰባ ሶስት አስራ አራት እሺ ሉዝ ነው። እሺ የ- የተሸነፈ ትኬት ነው። አንድ አንድ ሁለት ሶስት አራት አምስት ጨዋታ ውጪ ወጪ ሆኖበታል።
እሺ እሺ እሺ እሺ ስለደወልክ እናመሰግናለን።
አመሰግናለሁ።
ደንበኛችን እሺ መልካም ቀን